ይስጥልን ከአዳማ ከስት ነበር የምደውለው። አሁን ተደውሎልኝ ነበረ በቢሮ ውስጥ የትኬት ጥያቄ አዳማ ያቀርብልኝ።
አስራ ስድስት ይደወላል። አዳማ አስራ ስድስት እሺ ምን ነበረ?
አይ ትኬት ተደውሎ ነበር ትኬት ላይ ነበርና ማለት ነው።
ደው- ደውለውልኝ ነበር። አዎ አላነሳችልሽም ነበር እኮ ላገናኘሽ። እሺ እ፣ ቆይ አንዴ ሲመጣ ይደውልልሻል። እሺ ወጣ ስላለ ነው።
ወጣ አዎ ወጥቶ ነው። እሺ በቃ እሺ እሺ